ሄሎ
ሄሎ፣ ጤና ይስጥልኝ።
አብረ ስትልን ትንሽ ሰው ነው የምትደውለው ነበር።
አዎ እሺ፣ ምን ነበር የፈለጉት?
ወደ ሰማንያን ሰማንያ ስምንት ይደውሉ የሚል text ገብቶልኝ ነው እኮ ትንሽ ሰው ነው የምትል ነው። ቤትና አክሲዮን ነው የምንሸጠው።
እ
ቤቶችና አክሲዮን ነው የምንሸጠው
የምንሰጠው የምንሸጠው።
አዎ፣ እሺ።
ቁርስ ምን ነበር የፈለጉት?
አይ text ስለገባልኝ ምን ለመሆን እ፣ አላወቅኩትም እና ነው።
አዎ፣ እኮ ለመግዛት ሀሳብ አለት እርሶ እንዲገዙ ነው።
እሺ
የት አካባቢ ነው ያሉት?